ሰላም ጤና ይስጥልኝ። በፊት ቤት አቤት
ማታ ውይ ድሮ አድርጌ ነበር። አራት መቶ ብር አራት መቶ
በዚህ በደወልክበት ቁጥር ነው።
አሀ
እሺ አንዴ እመቤቴ ሀብት
አቤት አቤት አራት መቶ አይ ቆይ አንዴ አራት መቶ ነው ያልከኝ? አዎ።
አሀ
ትናንት ማታ
አ አንድ ሰባት ሰዓት ተኩል አንድ ሰዓት ተኩል እሺ አንዴ ቆይ እሺ አንዴ እንትን እያ- እያ- ምንድን ነው ዋይፋዩ እያጠፋብን ስለሆነ ትንሽ ቆይተህ ትደውልልናለህ አንዴ እሺ እሺ በቃ